ሄሎ ጤና ይስጥልኝ ስልክ ጤና ይስጥልኝ።
ሰላም
ድንች አዝዤ group ኡም ጠፋ፣ ድንቹም አልደረሰኝ።
እሺ በዚህ ስልክ ነው አዎ በዚህ ስልክ እሺ አልማዝ በሚል አዎ አልማዝ ነው።
ማ- የገ- ድንቹ group fail አድርጓል
ምንድን ነው የሚደረገው? ማለት ሶ- የሶስት ሰው
አ ሶስት ሰው ያለበት ነው አይደል አዎ OK አዎ refund ነው የሚደረገው በቴሌ ብር account ኣችሁ ያዛችሁበት
እኮ አሁን የሚደረግልኝ ነው።
አዎ ይደረጋል
እሺ thank you፣ እጠብቃለሁ።
እሺ እሺ